hello hello አቤት ወንድማገኝ እንዴት ነህ?
እንዴት ነሽ?
አለ ሰላም ነው?
ሰላም ነው።
ይኸውልሽ እሺ እንትን ነበር አሁን ስራውን ለመስራት የቴሌዎቹ የግድ ደብዳቤ መምጣት አለበት አሉኝ።
እህ
ከ three megapixel ወደ ten megapixel እንዲቀየርልህ ከፈለክ በማመልከቻ ነው አሉኝ።
እሺ ማመልከቻው ደግሞ ማተም ያስፈልገዋል። ማተሙ ደግሞ የእናንተ እኔ ማተም ስለሌለኝ በእኔ ስም ደብዳቤ ጽፋችሁ በማተም አድርጋችሁ በቴሌግራም ብትልኩልኝ እኔ መልሼ ለእነሱ እሰጣቸውና ስራውን መጀመር እችላለሁ።
okay እስኪ ፋይናንስ ታወራቸዋለሁ ወንድማገኝ ስለዚህ case እሺ እሺ እሺ፣ እነሱ ተገናኝ።
ስለሆነ የሚይዙት እንትን ልንገርክ ስልካቸውን ከእኛ ጋር አይደለም ያሉት እና text አታደርጊልኝም?
በቃ ላድርግልክ ቴሌግራም ላይ እጽፍልሃለሁ።
እሺ እሺ።
እሺ እሺ ወንድማገኝ እሺ